ጤና ይስጥልኝ። አሪፍ ነኝ። ረዲት ነኝ። እባክዎ ምን ልርዳው?
ብሩ ከሉዊስ ፎን ጋር ወዝሮ አርገና ግን አልመጣም ብሬ ጋር ይቆራረጣል። ደንበኛችን
አ
ምን አሉኝ? ደንበኛችን
ብሩ ወዝሮ አርገና ከሉዊስ ፎን ጋር ቤት ግን አል ከኔ ጋር ቴሌብር ጋር አልገባም።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ኒያል ኒያል ኩንቾ ኒያል
አ ኒያል ኩንቾ ነው ሙሉ ስም
ኒያል
አ ማን አሉኝ? ኒያል ማን ኒያል ኩን
ይሰማል? ደንበኛችን አ አ ኒያል ኩን ሄሎ ኒያል ኩን ሄሎ